ጤና ይስጥልን ቤስት ቤት ዘዴት ነኝ የምንረዳው አብሮ ይስጥልን። ከቤስት ቢት ወደ እንትን ዊዝድሮ አላድርጌው ነበር
እሺ አልገባልህም አልገባም።
እሺ አሁን የደወልክበት ነው የቤስት ቤት ቁጥር አ
መቼ ነው ውዝድ ያደረግከው ትላንት ለማታ
እሺ ስንት ብር ነው
ስድስት ስድስት መቶ
እሺ process ላይ ነው። እሺ SantimPay system አቸው ትንሽ አስቸግሯቸው ስለነበር ነው ይስተካከለልሃል። እሺ
እስከ መቼ ልጠብቅ?
እስከ ነገ ጠዋት ይገባል።
እስከ ነገ ጠዋት አዎ